ኤሬስ ዋሽንግተን
ሄደው ጤና ይስጥልን ሰላም አብሮሽ ጥለን አለን። እንትን እናቱ እንትን ዋሽንግተን ነው አይደል?
አዎ እንትን ኤምአር አለ እንዴ?
አለ አ ስንት ሰዓት ነው የሚነሳው?
ሀያ አራት ሰዓት አለ።
አሁን ቢመጣ ይደርስ ይሆናልማ።
አዎ ክፍት ምን ነው ያህል 24 ይሆናል?
ሰዓት።
ምን ያህል ይሆናል ገንዘቡ?
ምን ኤምአርአይ ነው ማዘዣው? ምን ይላል?
እ
ምን አሉኝ?
እኔ እንጃ እንትን እኮ ሄድሽ ምን መሰለሽ እናቴ እ ሌላ ቦታ የሆነ ከስድስት ሰዓት እስከ አስር ሰዓት አሉ ሌሊቱን እንደዚህ አለ እንዴ?
ሀያ አራት ሰዓት ነው የኛ የሚሰራው።
እሺ በቃ እሺ እንመጣለን እሺ